Hello አዎ እሺ ምን አለሽ አሁን ፉአድ ነኝ
እሺ ፉአድ ገብቶልሃል። እሺ መቶ ብሩ check አረግነው ሁላችንም እ ገብቶልሃል ገብቶልሃል። እሺ መቶ ብሩ ፉአድ
መቼ
ትንሽ ነው የገባው።
እ Hello
አ hello ምን አልከኝ ፉአድ?
አልገባም አልኩሽ እህቴ።
ገብቷል። የዛኑ ቀን ነው የገባልህ። እሺ
በቃ ይሄ ውሸታም እንደዚህ ለእምነት ኃላፊ የለውም እንደ ይሄ ቢሮ
እንዴት ማለት አልገባኝም።
ማለት እንደ ይሄ ቢሮ አ- ዋ- ሌባ ወይ አምባ አ- አይ ሌባ እንኳን አይደለም፣ ግን ገብቶልሃል። Check ሌቦችን- አረግነው ሌባ በላክልን ነው።
Message መሰረት check ሌባ ነው አረግነው የገባበትን ሌባ ነው ሌባ ነው።
ትልቅ እስቲ ልላክልህ እስቲ ሌባ ካልሆንም በቃ እስቲ በአስቸኳይ ምስክር ወረቀት receipt ላክልኝ።
እኮ አልገባም ልልክልህ አልገባም እያልኩህ እኮ ነው። ፉአድ ተረጋጋና አዳምጠኝ እሺ። የገባበትን screenshot አድርጌ ቴሌግራም ላይ እልክልሃለሁ እሺ።
በአስቸኳይ ልካልኝ። ስንት ጊዜ ደውልኩ? ሶስት አስቸኳይ ሁለት ቀን አሁን እልክልሃለሁ። አሁን ጠብቀኝ እሺ።